ጤና ይስጥልን hello ቪዛ አለም ነኝ። እባክዎትን መረጃ ልስጥዎት?
እሺ አመሰግናለሁኝ። የሆነ ጥያቄ ልጠይቅ ነበረ።
እሺ ደንበኛችን
እንትን ቪዛ አግኝቼ ነበረ እና እሺ፣ የምን ሀገር ቪዛ አገኙት?
የ South Africa study ቪዛ እሺ፣
እና ምን ቪዛ አሉኝ?
study ቪዛ
እሺ፣ study ቪዛ።
አ
እሺ፣
እና አሁን airport entry ላይ ምን ምንድን ነው የሚ- ሊጠይቁኝ የሚችሉት?